ነው የምንረዳው።
የኮሜዲውን እንዴት ነው የምከፍለው? ለመክፈል ነበረ።
Okay ይችላሉ። link እልክሎታለሁ ወይ ደግሞ ዛም የዛን ቀን መክፈል ይችላሉ።
እዛ ቀን መክፈል ይቻላል።
አዎ
አይካ እንዳይሞላብኝ ብዬ ነው።
link እልክሎታለሁ። እሺ በ text ልላክሎት፣ እ?
link ልላክሎት በ text በቃ እሺ ላኪልኝ።
እሺ